Hello. Hello Hello አቤት ይሰማኛል። ስንት ሰባ ሰባት ዘጠና አንድ ሰባ ሰባት ዘጠና አንድ አዎ ምን ሆነብህ?
ተቃራኒ ሆነብኝ ነው አውዲ ተቃራኒ order አዎ
ሌላ
ሰባ ሰባት ስልሳ ሌላኛው ሰባት ሌላ ሰባ ሰባት ስልሳ አንድ ሰባ ሰባት ስልሳ አንድ አ?
አዎ
ጠብቀኝ መስመር ላይ እሺ፣ አንዴ ጠብቀኝ መስመር ላይ ጠልቷቸዋቸውን ሄሎ አስናቀ ሰባ ሰባት ስልሳ አንዱ ወዴት ነው የሚሄደው?
ዳርቆስ ነው የምለው ስልሳ አንዱ ዘ- እሱ ደግሞ ነው ና- ዘጠና አንዱም እኮ ከት ታዲያ ጨርቆስ እኮ ነው የሚሄደው።
አይደለም ስልሳ አንዱ ተሳስቼ ነው ወደ ጎሮ ነው ወደ ጎሮ ነው
የትኛው ነው ይውጣልኛል ከአንተ?
ዘጠና አንዱ
ዘጠና አንዱ አዎ
አስናቀ አቤት
ከሰንባ ወደ ሰሚት ጨርቆስ የሚሄደው order ወጥቶልሃል። እሺ እሺ አመሰግናለሁ